ሄሎ ጤና ይስጥልኝ።
እግዚአብሔር ይመስገን አለን።
ከቢጃ ኢትዮጵያ ነው የምደውልልዎት። ቃል አብሊኬር ነው ትላ አ አዲስ የቢጃ ቴክስት ልከን ነበር።
እ እ እ
የቢጃይ መለያ ቁጥርን ቴክስት ልከን በዚህ ስልኮች ደርሶታል። እሺ ምናልባት ላይ ካልደረሶት አሁን ልንገሮትና የያዙት እሺ አርባ ዘጠኝ አስራ አራት
እ
ስልሳ ዘጠኝ
እሺ
ሰማንያ ሁለት
ቆይ እሺ ቆይ እንትን ልበልልሽ ቆይ እሺ ስንት
ድድገምሎት አርባ ዘጠኝ አስራ አራት አርባ ዘጠኝ አስራ አራት እሺ
ስልሳ ዘጠኝ ሰማንያ ሁለት
ስልሳ ዘጠኝ ሰማንያ
ነው። ይሄ አዲሱ የቢጃ የመለያ ቁጥሮች ነው የያዙት። መልካም ቀን።